ጤና ይስጥልን Best Bet
እንትና ትኬት ቆርጬ ነበር እና Best ማለት ነው እሺ
በአንድ ብቻ lose አድርጌ ተመላሽ ቦነስ ብዬ ነበር ያሰብኩ እና ኖቲንግሃም ፎሬስት ስድስት ነጥብ አምስት save ብዬ ነበር የሰራው ስድስት ነጥብ ሶስት ለአራት ታይቷል total ግን ቀይ ያረገብኝ
ቀይ ያደረገብኝ አዎ ማለት ፈረ እንትን አረብኝ የዛሬ ጨዋታ lose- lose አረገ የትናንት የኖቲንግሃም እና የ
እስቲ ትኬት በርማውዝ።
ላክልኝ እስቲ።
እሺ በምን ልላከው ንገረኝ ወይ cashier code ን ይበራል ቴሌግራም አለክ እ እ?
ቴሌግራም አለክ አዎ አዎ ቴሌግራም ማልኬው lose ይሉኛል በቴሌግራም በእናንተ ልላከው እሺ ይኸው አሁን ዜሮ ልላከው ዘጠኝ ዜሮ ሶስት የሚለው ላይ ማለት ነው ልንገርክ ስልክ
ቴሌግራሙ ነው አዎ አለህ ዜሮ ዜሮ የለኝም እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ በል- ያዝልኝ ማ- ያዝልኝ እስኪ አንድ ቆይ አንዴ ዜ- ዜሮ ዘጠኝ
ዜሮ ዜሮ ሶስት ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዚህ ላይ ቴሌግራም ላይ ላክልን እሺ እሺ እሺ ይኸው እሺ መልካም ቀን እሺ